ጤና ይስጥልኝ ኢትዮ ብዕር መርጃ ማዕከል ባኮም ለዶ
ሰላም ምትኬ ፈልጌ ነበር ከአዲስ አበባ ባህር ዳር።
ከአዲስ አበባ ባህር ዳር አዎ፣ ለመቼ ነው የፈለጉት?
ለነገ
ለ
ለነገ ለነገ እሺ፣ መሄጃ ብቻ ነው?
መሄድ ብቻ መሄጃ ብቻ እሺ፣ ለአንድ ሰው አዎ።
ለአንድ ሰው አዎ እሺ። አንዴ እያየሁለት ነው።
እሺ እሺ
ጠዋት አንድ ሰዓት ከሰላሳ አምስት ሁለት ሰዓት ከሩብ አለ። ከዛ ቀን ስድስት ሰዓት ስድስት ሰዓት ከሰላሳ አምስት ስምንት ሰዓት ዘጠኝ ሰዓት ከአርባ አምስት አስር ሰዓት ከሀያ አለ።
በቃ የዘጠኝ ከአርባ አምስቱ
የዘጠኝ ከአርባ አምስቱ ዋጋው አራት ሺ ዘጠኝ መቶ አስራ ዘጠኝ ብር ነው።
እሺ እባክሽ አባቴ book አድርግልኝ። እሺ።
እሺ ቴሌግራም ይጠቀማሉ በዚህ ስልክ
ምን ምን አልከኝ ቴሌ-
ምን አልከኝ አባቴ?
ቴሌግራም ይጠቀማሉ ወይ?
አዎ አዎ አዎ አዎ።
እሺ ሙሉ ስሞት እዛ ላይ ይላኩልኝ። አሁን link ልክሎታለሁ። ስሞትን ይላኩልኝ።
እሺ እሺ እሺ አባቴ እሺ ሌላ ምረዳውት ነገር ይኖራል?
ምንም ነገር የለም። አመሰግናለሁ።
አመሰግናለን ስለደወሉ። መልካም ጊዜ።
እሺ